ሄሎ ጤና ይስጥልኝ ብርድ ቤት
ሄሎ ጤና ይስጥልኝ ብርድ ቤት ሰላም ነው?
ቦይቱ አብዬ ነበር ማታ እስካሁን አልገባኝም።
እሺ በደወልክበት ቁጥር ነው?
አዎ
ስንት ብር ነው?
እ?
ስንት ብር ነው ያደረግከው?
አንድ ሺህ ስምንት መቶ ብር
ዛሬ ነው?
ትላንት ማታ አራት ሰዓት ተኩል አካባቢ
አንድ ሺህ ስምንት መቶ ነው ያልከኝ?
አንድ ሺህ ስምንት መቶ ብር አዎ
በቻፓ ነው አይደል ያደረግከው?
አዎ
ለቻፓ ደውለህላቸዋል እንዴ?
እ?
ለቻፓ ደውለህላቸዋል?
እኔ አላውቃቸውም ምንድን ናቸው?
ቻፓ የገንዘብ ማስተላለፊያ ናቸው። እኛም እናሳውቃቸዋለን። አንተም ደውልላቸው እሺ።
ለምንድን ነው የምደውልላቸው?
ዜሮ ዘጠኝ ስልሳ
እ?
ሰባ ሁለት አርባ ሁለት ሰባ ሁለት
ደውዬ አልገባልኝም ልበላቸው?
አዎ processing ላይ ነው አልገባልኝም ይዩልኝ በላቸው። እኛም እናሳውቃቸዋለን።
ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
ሰባ ሁለት አርባ ሁለት ሰባ ሁለት አዎ
እሺ እሺ